ሄሎ ሄሎ ጤና ይስጥልኝ።
አብሮ ይስጠን።
እንትን ተሲ የካር መሸጫ ነው አይደል?
አሊባባ አዎ።
እንትን አንድነት
እ?
በጣም ባሌ ላንትራ አይቼ ነበር አለች አይደል?
ምን አይነት መኪና?
የላንትራ የላንትራ ኤሌንትራ ኤሌንትራ ሁለት ሺ አስራ አምስት ሞዴል አለ ነው ዋጋ ሰላሳ ሶስት የሚባል አዎ አዎ። አንድ አለ።
ነጥብ አምስቱ በባንክ ነው አይደል?
ይመቻቻል። አዎ አንድ ነጥብ ሶስት አሁን ባንኮች ገደብ እያወጡ ስለሆነ እስከ አንድ ነጥብ ሶስት ድረስ
okay እሺ። እንትን እና እኔ broker ነኝ። ስንት ነው የምትይዙት ለእንትን?
ለደላላ አንድ percent
እሺ እና አሁን ይመጣሉ። እሺ ስልክ ይደውሉልሻል። ራቢያ ነው ብለው ይመጣሉ። እ፣ ታሳያቸዋለሽ። እሺ
እሺ ፓስተር አደባባይ ነው ያለው ግን ልክ ሲመጡ መኪናው ስላልቆመልኝ ሰዎቹን እንድጠራቸው እንትን በይ ቀድሜ አሳ
እንትንም አለሽ እ፣ ደ- እንትን ዲዛየር?
ዲዛይር አዎ።
እ፣ ዲዛይር በዜሮ ዜሮ ባንክ ይመቻቻል። አዎ እስከ አንድ ነጥብ ሶስት ድረስ ይመቻቻል ለዲዛይሩ። አዎ hello hello ወይ
ዋን መጨረሻ ዋጋው ስንት ነው የመኪናው ሙሉ ዋጋው?
የዲዛይሩ ነው።
አዎ አዎ።
ዲዛይሩ ሰላሳ አራት ነው የሚባለው።
okay ሁለት ሺህ ሀያ ሁለት ሞዴል ነው።
ሁለት ሺህ ሀያ ሶስት ሞዴል ነው።
አዎ።
silver ነው። cream dashboard ነው።
okay በቃ እሺ። እንትን ኤላንትራን መታያታል በቃ ይደውል እሺ።
እ፣